ተጣልቻቸዋል አይደል ሚኪንም ሳላውቀው ተጣልቼዋለሁ ገና ሳላውቀው እ ቆይ የሚኪን ስልክ ቆይ ልደውልለት መኪና ተመደበላት ሄሎ ምሳለም ደህና ደር የት ሆነሽ ነው በእናትሽ እቺ ዱዱ እኮ ሞተች እ?
በስመ አብ ኧረ ተይ።
ምን ሆና ከድንገት ማለት ሆስፒታል ሲወስዳት ሆስፒታል ሲያደርሳት ሞተች አሉ። ሆነኛ ምን ሆነ የማትንበት ግፊት ነበረባት።
ማለት ነው ያለምየው
ባለቤት በቃ እሺ